ሄሎ ወይ
አብት ቢሮ ተባለች እንድታወጭልኝ ነበር። በጣም ሩቅ ነው ያለው። አብት ቢሮ ተባለ። አዎ ሌላውን ደሪዛዋል አይ ሌላ ላይ በጣም ሩቅ ነው ያለው። ለዛ ነው የት የትም እኔ ወደ ደርቢ አካባቢ ነኝ። እንትን ያለው ደንበል ነው።
የት ፒያሳ ነኝ
ይህ ደንበል ደንበል ነው ያለው ሬስቶራንቱ።
አንተ የት ነው ያለኸው?
እኔ ወደ ገርጂ ነኝ ያለው።
እ?
ገርጂ ነው ያለው።
ጠብቀኝ፣ አንድ ደቂቃ ላይ እደርሳለሁ። ሄሎ ሰላም ነኝ። ሄሎ ሰላም ነኝ።
ወይ ወይ አውጥቼዋለሁ።
እሺ እሺ ነበር